hello ጤና ይስጥልኝ። hello
አብሮ ይስጥልኝ።
እሺ ቂሊንጦ ነው ምስ የደወሉት። ምን ልርዳዎት?
የቦታ ምናምን እንትን ምዝገባ አለ እንዴ?
ቤት መግዛት ፈልገው ነው?
አዎ፣ የት አካባቢ ኖት?
እኔ ያለሁት ወደ ቂሊንጦ ነኝ።
እንደዛ ከሆነ ቢሮ መምጣት ይችሉ ይሆን? ቀጠሮ ሊያዝሎት።
የት አካባቢ ነው ቢሮ?
ቦሌ ገርጂና ልደታ አለን። የትኛው ነው የሚቀርቡት?
ቦ- ቦሌ ገርጅና የት?
ልደታ።
ልደታ ማርያም።
አዎ በወር ስንት ነው ቁጠበው?
እ፣ እሱን ከሽያጭ ሰራተኞቻችን ጋር ነው የሚያወሩት።
ነው አይደለ?
እም፣ ስሞትም አልበል።
ስሜ እኔ ወንድም አገኝ ይባላለሁ።
እሺ ማስታወቂያችንን ከምን ሰምተው ነው?
ከራዲዮ ላይ እና እ፣ መች ይችላሉ? ዛሬ ወይስ ነገ ይችላሉ? ቀጠሮ ሊያዝሎት።
እንግዲህ ተ- ነገ ይሻላል።
ነገ ጠዋት ልደውሎት።
አዎ፣ የትኛው ቢሮ ነው የሚቀርቡት?
እኔ ግድም ይቀርበኛል፣ ሁለቱም ይቀርበኛል። ኧረ ችግር የለውም።
የልደታውም ይቀርቡታል።
አዎ ስለዚህ ሐሙስ ነው ምደውልሎት ማለት ነው። ነገ እ፣ በዓል ስለሆነ ዝግ ነው። ሐሙስ አ፣ ደውሎታለሁ።
እሺ፣ እሺ እናመሰግናለን።
እሺ፣ እኛም እናመሰግናለን።
እሺ